ሄሎ ሄሎ እሺ ጤና ይስጥልን።
ጤና ይስጥልኝ ይሰማል?
አዎ ይሰማል። እሺ ምን ያናግሮት?
ጥያቄ ነበረኝ።
እሺ ምን ነበር?
አ፣ ይሄ የ Best Bet የሚለው እሺ እሱ ላይ ገብቼ የሆ- ለማስያዝ ሞክሬ እና balance ላይ check ሳረግ አልነበረውም እና እሺ ከዛ ወደ balance ም ለመክፈል ገብቼ በዛ እንትኑ ማለት ነው፣ በዛ step ከዛ በኤስቲ በባንክ ማለት ነው
እሺ በዛ በዛ ሞከርኩት። ከዛ ኮ- ሰጠኝ ኮድ ማለት ነው። ከዛ ኢትዮጵያ ንግድ ባንክ ገብቼ በዛ ስከፍል አሁን balance ኡ ዜሮ ዜሮ ይላል።
deposit አድርገን ወደ Best Bet አዎ deposit አድርጌ ኮድ ለማድረግ ነበረ ሶስት ሺህ አድርጌ ግን እዚህ ጋር አልመጣልኝም።
Okay፣ እሺ አንዴ ጠብቀኝ ቆይ። እሺ እሺ
ረድ
አይ Best Bet ረዴት ነኝ። ምን ልርዳው? ሄሎ balance እየሰማው ነው።
እሺ
balance transfer አድርጌ ነበር ሶስት ሺህ ከኮድ ሰጥቶኝ ማለት ነው።
እ
ከዛ balance check ሳደርገው እስካሁን አልመጣም። ሶስት ሺህ ነበረ።
code voucher code ነው የሰጠህ?
አዎ በኢትዮጵያ ንግድ ባንክ አዎ፣ በዛ ነው የከፈል
አሀ deposit ያረከውን ነው ወይስ ከ Best ከቴሌ ብር አዎ።
ነው ያወጣ- ከ Best Bet ነው ያወጣው?
እንትን አድርጌ ነው deposit ላድርግ ወደ ከ- ከባንኬ ወደ ወደዚህ ማለት ነው ወደ Best Bet የሚለው እሺ deposit ስታደርግ የደረሰ message አለ አይደለ?
code code ብቻ ነው የሰጠን መጀመሪያ። ከዛ ኢትዮጵያ ንግድ ባንክ ገብቼ ኮ- ኮድ አዎ።
ሰጥቷል።
deposit ስት message message ይደርስሃል። deposit ስታደርግ የደረሰህን message ቴሌግራም ላይ ላክልን።
እሺ ቴሌግራም ላከው።
አዎ።
ለምን ላከው? ቴሌግራም ላከው ዜሮ ዘጠኝ ዜሮ ሶስት
ያዝልኝ ዜሮ ዘጠኝ ዜሮ ሶስት አርባ አራት
አንዴ ቁጥር ያዝልኝ አንዴ ዜሮ ዘጠኝ ዜሮ ሶስት አሀ አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት እሺ ይሄኛው ከላኩልሽ ይገባል ማለት ነው።
እኮ check እናደርገውና ገብቶልሃል አልገባልህም የሚለውን check እናደርገዋለን መጀመሪያ።
እሺ እሺ እሺ እልክልሻለሁ።
እሺ
አሁን ላክልሽ ወይስ መልሽ ደውልኛለሽ?
አይ ላክልንና ቴሌግራም ላይ እናወራሃለን።
ኦኬ ኦኬ